hello hello ሰላም ጤና ይስጥልን ስንሳዬ አቤት ከ We Plus ነበር ምደውለው የእኛን application አውርደሽ ነበር አዎ አዎ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት እ ለተጠቃሚነት እሺ የእኔ እናት አንቺ አሁን የተመዘገብሽው አሽከርካሪዎች የሚመዘገቡበት ላይ ስለሆነ ነው ማግኘት ያልቻልሽው okay እሺ We Plus solution user የምትላለች እም፣ እም።
Play Store ላይ እናውቀው?
እሷን አዎ እሷን አውርደሽ register ስታደርጊ አ- እ።
ለጓደኞች invite የምታደርጊያትን referral code አሸላሚ የምታደርግሽን ማለት ነው okay የምንሰጣቸውን አገልግሎቶች እና ሶስት መቶ ሀምሳ በላይ game ኦችን ማግኘት ትችያለሽ ማለት ነው።
እሺ እሺ መልካም የስራ ቀን ይሁንልሽ።
እሺ አመሰግናለሁ